ሄሎ ሄሎ
አቤት ሄሎ፣ ሰላም ነው?
አለሁ።
ከቤት ቤት ነው የምደውልልክ።
አዎ፣ አዋርተሽኝ አዋርተሽኝ እኮ
አዎ አልገባኝማ ጥያቄ ወንድሜ፣ ግልጽ አላደረግከውም። አርባ ብር ነው ያልገባልህ ወይስ?
ኬኖ ላይ ነው እና እሺ
ከስምንት አምስት አገኘሁ።
እህ፣
ሄሎ እሺ እየሰማሁህ ነው።
ከስምንቱ አምስቱን አገኘሁ። ስንት ብር ነው የሚሆነው?
እ፣ አምስት ሺህ አይደል ስምንት አይደል አርባ አይደል የሚሆነው
እ?
አርባ
አርባ ብር ነው የሚሆነው።
አዎ፣ አምስት ጊዜ ስምንት ሲሆን አርባ ብር ማለት ነው።
ስድስት ሲሆን ስድስት መቶ ብር ነው የሚሆነው።
እ እ
ስድስት አሁን ሲሆን win win ያደረግከው እዛ ከስር ጽፎልሃል አይደል?
አዎ፣ history ላይ ደግሞ ኬኖ የምትጫወተውን አያመጣም። ለምንድን ነው?
እ፣ ከላይ ያለችው ራሷን እቺ አሁን የላካትን ስትነካት ነው የሚያወጣልህ detail።
እ?
አሁን የላካውን ስትነካው detail ያወጣል አ።
ጨዋታውን ማለት ነው። እስቲ ንካውና ከስር ያለውን ይኸው
አዎ፣ እና ደግሞ ምንም እያጫወተኝ አይደለም። ለምንድን ነው?
ምን ሆነብክ?
እ፣ ፕሊንኮ ይኸው ሰሞኑን በሙሉ እኔ ብቻ ነው የሚገፈገፈው። ሰው ይበላል።
አይ ምንም ችግር የለውም።
የ system ችግር ነው።
አይ system ላይ ምን ችግር የለውም። አሁን ላይ አረ የሆነ ነገር adjust አድርጊልኝ እንዴ እኔ አለኩኝ እኮ ሌሎች game ኦች እኮ አሉ፣ እነሱን አልሞከርክም?
እ ሌሎች game ኦች አሉ፣ እነሱን አልሞከርክም?
አረ ለምን ሌላ game ትይኛለሽ እኔም የፈለኩትን ተጫውቼ አይ- አይሻልም እኮ ትችላለህ። አይ ሌሎች ም- የሚያስበሉ game ኦችም ስላሉ ሁሉንም እየቀያየርክ ሞክር ለማለት ፈልጌ ነው።
እሺ ኬኖ ላይ ግን ማለት ነው በዚህ ቁጥር በብዛት እንደዚህ ይሰጥና ማለት ነው እሺ ዘጠና ብር ምናምን ይሰጠኛል አሁን ዘጠና ብር ስንት ብር ቢሆን ነው ዘጠና ብር
በዚህ በዘ- በኬኖ ጨዋታ
አዎ ኬኖ ላይ ያሉትን history የኔን እስኪ check አድርጊያቸው
እሺ check አደርግልሃለሁ። አሁን ሌላ ቦታ ሄጄ እየደወልኩልህ ስለሆነ እዛው ላይ መልስልሃለሁ። እሺ ሄሎ